ጤና ይስጥልን ሄሎ ቪዛ ሊዲያ ነኝ። ባኩት ምን አይነት የጉዞ መረጃ እንስጥህ?
ጸጉር ስትልን እንዴት ነው? ሰላም ናቸው?
እግዚአብሔር ይመስገን።
አለ እንዴት ነው? ይሄ ጉዟችን በተመለከተ አንዳንድ መረጃ ለመጠየቅ ፈልጌ እሺ
እ, ነው ጉዟችን ወደ ቪዛ ከእናንተ ነው የምታወጣው?
እኛ መረጃ ነው የምንሰጠው፣ እርስዎ እንዴት ቪዛ ፕሮሰስ ማድረግ እንዳለቦት እ፣ ቪ- እሱን መረጃ እንሰጣታለን። የቲኬት ዋጋ እ፣ ማሟላት ያለቦትን document እ።
የሚያስፈልጉትን ነገሮች ሁሉንም የ- መረጃ እንሰጣለን።